Hello Hello ሰላም ጤና ይስጥልን። Best Bet ረድኤት ነኝ።
ሰላም ነው።
ሰላም ቤት ነህ?
እ አንድ ትኬት ቆርጬ እሺ እና የትናንትናና የትናንት ወዲያ ነበር ስልሽ የአራትና የአምስት Okay እና ሁለቱ ጨዋታ የአምስት ነበር አስራ ሁለት ጨዋታ ነው እና እሱ ደግሞ የአራት ነበር ቀን ማለት ነው እሺ እና ከአምስት ውስጥ የአንዱ ቀን ተሰረዘ ጨዋታው እሺ እና paused ምናምን ስላለ ይሄ odd ኡ ይቀነስና ምናምን ገንዘቡን ያስተካክላለሁ አለች ሴትዮዋ ቤት ቤት ቆርጠልኝ እሺ እና አረንጓዴ እንትን አላለም አልበራም እና እንዴት ላድርግልሽ እ፣ ትኬቱን ትልክልኛለህ?
እሽ ልክልሻለሁ አሁን ላክልኝ ቴሌግራም ላይ ረድኤት በልበት። እሺ እኔ ስለሆነ እንትን እያልክ ያለው እሽ እሽ ረድኤት በልበት ና ይላለሁ።
እሺ ID ID ው ብቻ ወይስ ሙሉ ፎቶ ሙሉንም ላክልኝ። ከዛ type የተደረገ ደግሞ የ Best Bet አሚን የእንትን እሺ ትኬት ID ውን ላክልኝ።
እሺ
check እንዳደረገው የ Best Bet number ም አብረህ ላክልኝ። እሺ እሺ እሺ እሺ አባ እሺ እሺ